ብሩ ይዞ አድርግቼ አልገባልኝም። በዚሁ አሁን በደወልኩበት የተሻለ ተወካይ የተሻለ ድጋፍ ያደርግልን ነበር የቆዩት
hello ስንት ብር ነው?
አሁን ሰባት ሺህ ብር ነው ያደረኩት። ቅድም ደግሞ ቅድም ሁለት የውስጥ ዶሮ አድርጌያለሁ። ስንት እንደሆነ ግን check አድርጌ ልንገርሽ ወይስ?
ሶስት ሺህ እና አምስት ሺህ አይ አዎ
ሁሉም ገብቶላል።
እሺ